ጤና ይስጥልኝ።
አሁን እኔ ይሰማል?
የደወልኩሎት አሁን ይሰማል?
አዎ፣ ዜሮ ይሰማል።
ዘጠኝ ዘጠና ሁለት ሶስት ዜሮ አንድ ሀምሳ አምስት
ዘጠና ሁለት ከስንት በኋላ አስራ ሶስት አስራ ሶስት ዜሮ አንድ
እሺ ሀምሳ ዜሮ አንድ አምስት ሀምሳ አምስት እሺ እሱ አዎ፣ ላይ በዚህ ላይ text ከስር ላድርግ?
ስምና አዎ አ- screenshot ኡን ይላኩ። ከስር ደግሞ ስምና ስልኮቱን ያስቀምጡ። ሲስተካከል እዛው ልንሳውቆት ይሆናል ለማያችን እሺ እሺ እሺ ሌላ መረዳት ነገር ይኖራል።
አይ እናመሰግናለን። ደውሉ። መልካም ቀን።
አዎ፣ text ላድርግ።